ችለው ሄላው እንዴት ናችሁ? ቤት ረስጥልን ቤስት ቤት ቤት ነው ሰላም ነው።
አለዋል። እኔ ምልሽ እሺ ከሐዋሳ ነበር ምደውልሽማ እሺ
እ ሂሳብ በስልኬ እንዳይፈልጌ ነበረና ሐምራዊ ሰማንያ ሶስት ነው።
እሺ አንዴ ጠብቀኝ።
እሺ እሺ
Hello ወዬ ወዬ ሐዋሳ የት ነው?
ሐዋሳ የት ነው ማለት?
የት shop ነው?
ሐዋሳ ሰማንያ ሶስት ገበያ።
ሰማንያ ሶስት ገበያ አዎ ሐዋሳ ሰማንያ ምን ተስኖት ማቴዎስ ሰማንያ ሶስት ምን ተስኖ ሐምራዊ ሰማንያ ሶስት ምን ተስኖት ማቴዎስ
እሺ አሁን እንች ይቻላል እንልክልሃለን። link ኡን እና እንትኑ እንልክልሃለን።
በስልኬ
አዎ በቴሌግራም እንልክልህና በስልክ ማየት ትችላለህ። link ኡን እና እንትኑን አስገብተህ እኮ እሺ፣ cashier ኡና እንትኑ ትልኩኝ ያላችሁ አንድ ላይ እ አንድ ላይ ትልኩኝ ያላችሁ user ኡንም
አዎ link ኡን እና user እና password እንልክልሃለን። አንተ በቃ፣ የምታይበት ነው።
እሺ እናቴ እሺ እሺ